Miażdżaniem Wiktorii Czubakowieckiej. Hello?
አይጥልኝማ ሰላም፣ እንዴት አምሻል?
ይሁን ነኝ ብሩኬ እየሰራችሁ ነው እንትኑን
ማነኝ አልከኝ?
ይሁን ይሁን ቀዳሙ አዎ አዎ እየሰራ ነው እንትኑ አዎ
እስቲ አገናኝ ጠብቀኛል።
አንዴ እሺ Hello
ወይማ እየሰራልን ያለው ትንሽ ጠብቀኝ ብሎሃል። እሺ እሺ አይ እንትኑ አልለው ነበር ቲቪዋ አንደኛው ትንሽና አንደኛው ትልቅ ስለሆነ ሲያቀያይረው እንደዛ ትንሽ ስለመጣብኝ ወደ ቅድሙ ብትመልስልኝ ቲቪውን አመላ አቀያይረዋለሁ በይልኝ አ- ስልክ ስለያዘ ነው። ስለዚህ ይቅርታ ትንሹንና ትልቁን አቀያይረ እሱ ቀይሮ ነበር። ቅድም ወደ ነበረበት መልስ ልበልልህ።
አይደለም አዎ ቅድም አሁን አሁን አሁን እንደሰራው ይስራውና እኔ ቲቪውን አቀያይረዋለሁ እሺ እሺ አሁን እንደሰራው ይስራው እኔ አንዴ ቲቪውን ጠብቀኝ።
አቀያይረዋለሁ እዚሁ ልንገረው እንዳጠጋውና እሺ።
አንደኛህን እንትን ትለዋለህ። ጨርስ።
እስቲ
OK TV ው እንዳለው ስራውና እኔ ከኔ side አቀያየዋለሁ።
በአሁኑ ሰዓት አቀያየረው አንድ ትንሿ ስለሆነችብኝ ነው በለው። አቀያየረው ያለው እንደ አሁኑ ስራልኝ በለው።
አቀያይርሃለሁ እንዳሁኑ ስራልኝ። እሺ ይደውልሃል፣ ካልሆነ መልሶ ካልገባው እሺ ስልክ እሺ ስለያዘ ነው እያወራ ነው።
እሺ ማ እሺ ይሁን። ሄሎ ሄሎ ሄሎ